Den neste dere ያስነባኩት ነዳ ሰላም አባ እግዚአብሔር ይመስገን።
እንትን ጃምቦ ቤት አሁን ዲፖ ይዛ ነበር ታውቃለህ።
እሺ
እና ሁለት ዲፖ ይዛ ጊዜ አልገልኝም እዛ ቆርጧል ከሂሳቤ
እሺ እባክህ እጅግ ስልክ ነው ወይስ ሌላ?
አ በዚህ ጊዜ ስልክ ቁጥር አዎ።
እሺ ልመድሎትና ላስተላልሎት። እሺ ዘጠኝ አርባ ሰባት ዜሮ ዜሮ ዜሮ አርባ ሁለት ቁጥር ነው አይደል?
አዎ።
እሺ የእርስዎ ሙሉ ምስድ
እ?
እሺ የዚህ ሙሉ ስሙን ይንገሩ።
ኃይለማርያም አስራት እ?
ኃይለማርያም ናቀ።
አዎ።
እሺ ያለ ብር ነው ሁሉ ጊዜ ቆረጠበት።
እኛው ሀምሳ እኛው ሀያ
እሺ ከጃምቦ ባንክ ነው።
ከጃምቦ ቤት እሺ deposit ሲያደርጉ ነው ድሮ ሲያደርጉ
deposit
እሺ አሁን በምን ስልክ ቁጥር የቆረጠቦት screenshot ይልኩልናል። ስልክ ቁጥር ልስጦና
ያቀርም ነበር ሌላ ቤት አርግቼ አረ-
አካ እሺ ይሄ የዛ ነው ይሄ የዛ ነው አይደለ?
ይሄ የዛሬ እ፣ ሁለኛውን ይንገርሽ ቀና ሌላ ቀን- ያስታውሳል አይደለ? ያስታውስ አይደለ? ሁለተኛ
አውሳለ እሺ መቼ ነው ቀኑ እባክህ ይንገሩኝ።
ቀኑ ያውጣልህ አንተ
እሺ ያሉኝ
በምን ላክል
መጀመሪያ ይሄንን ያውልኝና ይንገሩኝ። ከ- ከ- ያኛው ቴሌግራም ስልክ ቁጥር ልስጦታ ይልኩልን።
እሺ አሁን ምግብ ከዚህ በፊትም ተቆርጦብኝ ነበር እኛ
መልካም
hello hello፣ መስመር ላይ በኛችን አለሁ አለሁ እሺ so እኛ የዛሬውን ልመዝግብልና screenshot ኡን በሰ- እ።
በነገ ቁጥር ቴሌግራም ላይ ይላኩልን።
እ፣
ዘጠኝ ዘጠና
ዜሮ ዘጠኝ ዘጠና ሁለት ሁለት አስራ ሶስት ዜሮ አንድ እ?
አስራ ሶስት ዜሮ አንድ
ዜሮ ዘጠና ሁለት አስራ ሶስት ዜሮ አንድ
አስራ ሶስት አምሳ አምስት አምሳ አዎ በዚህ ስልክ ላኩልን በቴሌግራም ዜሮ ወደ ዘጠኝ ቤት- አዎ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት አንድ ምን ይላል
አሉኝ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት
አስራ
ዜሮ አንድ ሀምሳ አምስት እሺ አባ እ፣ ስልክ ላክል ይከብዳል screen ኡን የላኩት እኔ አዎ።
ለሚመለከተው ክፍል አላለፍለትም።
እሺ እና እስከ መቼ ያክላል
እ፣ ምናልባት በሀሳብ ካልተስተካከለ መልሰው ይደውሉ።
እስከ ራት
ምናልባት በሀያ አራት ሰዓት ውስጥ አ ካልተመሰለው ወደ እኛ መልሰው ደውለው መዝገብ ይቻላል። ሌላ ራት ነገር አለ?
አ ያኛው እንዴት ላድርገው ሌላ ሊቀን አርባ አምስት ነበረ
እሺ መዝግብልህ። እሱንም አ እና ስክሪንሾት ላይ አለው እሱንም አለ ይላኩልህ። እ፣ አርባ አምስቱ ብር መነበረ እንደዛ ነበር።
እሱን በደንብ አላስበውም ግን እ፣
ስክሪንሻቱ ልኝታል።
አ
እሺ እሱንም አይዘው ይላኩልህ። እሺ ደንበኛ
እሺ ደውል፣ እንገናኛለን። መልክለት ይላል። ማስተካከል የሚሰሙት ድምጽ ያስቀምጡ። መልክሽ